Hello
ጤና ይስጥልኝ። ቴፕ ነው የምንጠጣው።
ወጪ አዝዤ ነበር አምስት መቶ ሀምሳ ብር አልገባልኝም፣ ቆይቷል። still processing ነው የሚለው እሺ፣ የመች ነው?
የዛሬ እሺ፣ በዚህ ስልክ ቁጥር ነው?
አይደለም እሺ፣ ይንገሩኝ። እሺ፣ ዜሮ ዘጠኝ አስራ ሁለት እሺ፣ ሰባ አራት እሺ።
አርባ ዜሮ ዘጠኝ ስንት አሉኝ?
አርባ ዜሮ ዘጠኝ
እሺ፣ አምስት መቶ ብር ነው ያሉኝ።
አምስት መቶ ሀምሳ ብር
እሺ፣ አንዴ መስመር ላይ ጠብቁኝ። እሺ process ላይ ነው ይገባሉታል።
OK። cancel እሺ ማድረግ ትንሽ አይቻልም።
ይጠብቁት። አይ already process ላይ ነው።
OK፣ እሺ።
እሺ መልካም